ሄሎ
ጤና ይስጥልን።
እግዚአብሔር ይመስገን።
እንዴት ነሽ?
እግዚአብሔር ይመስገን። ሰብል ነው።
አለን አለን። እ? እንትን ለመታደም ነበር ፕሮግራም።
ከድሬዳዋ ነው የሚደውሉት?
አዎ ለድሬዳዋ ፕሮግራም ማለት ነው።
እሺ ስም ማን ልበል?
ዮሐንስ መለስ ጸጋዬ።
ዮሐንስ መለስ ጸጋዬ
ስልክ ላይ ያዝ። አቶ ዮሐንስ 09
ሰላሳ ሃምሳ ስምንት
30 58 አርባ ሶስት አርባ
VIP አምስት መቶ ነው። መደበኛ ሶስት መቶ ብር ነው። ተማሪ ደግሞ ከሆናችሁ ሁለት መቶ ብር ነው።
VIP አምስት መቶ ብር ነው።
VIP አምስት መቶ መደበኛ ሶስት መቶ ተማሪ ከሆናችሁ ሁለት መቶ ብር።
እሺ VIP ያዝልኛ እሺ ለስንት ሰው ነው?
አይ ለእኔ ብቻ ነው።
አንድ ሰው አንድ account ላክሎት፣ በ account ማስገባት ይችላሉ። ካልሆነም ደግሞ cash ም እንቀበላለን እዛው
okay። እ፣ ፕሮግራሙ ስንት ሰዓት ነው አስራ አንድ ሰዓት ነው የሚጀመረው።
የሚጀምረው ማለት ነው?
አዎ
በቃ እሺ። በምንድን ነው እኔ account ልኬላችሁ ከገባላችሁ በኋላ screenshot ታይቼ መያዝ አለብኝ ወይስ እንዴት?
አዎ አዎ screenshot አድርገውና ይይዙታል፣ ያሳዩናል ለኛ።
ያሳያችኋል እናንተ አዎ
እም፣ እንደዛ ይሻላል። በቃ እንደዛ account ላኪልኝና በ account ላሳል።
እሺ መልካም ቀን፣ እናመሰግናለን።
account በምንድን ነው የምልክልኝ? አሁንም ነገርኝ በ text ልክኛለሽ።
አይ ስልክ ነው ዜሮ ዘጠኝ ሰላሳ ሀምሳ ስምንት ሀምሳ ስምንት አርባ ሶስት አርባ
በሰባ አምስት ቤቱ ስልካችን ልክ ይሎታል። አልገ- አልደረሳችሁም?
እንግዲህ አልደረሰኝም። ይገባል ብዬ ተስፋ አደርጋለሁ።
ደንፊቱ ልክ ያለው እኔ
አልገባም። እንግዲህ ይገባል ብዬ ተስፋ አደርጋለሁ። በቃ እሺ
እሺ፣ መልካም አመሰግናለሁ።
ቀን አሁን ነው።
ኦኬ፣ አሁን ገብቷል። አዎ፣ መጨረሻው ስልሳ ገብቷል። እሺ ምን አለ?
መጨረሻው ስልሳ አይደለ?
አዎ
አዎ፣ እሺ፣ አመሰግናለሁ።
screenshot ን የያዙትና ያሳዩናል በር ላይ።
ይቻላል። በቃ እሺ፣ እናመሰግናለን። መልካም ቀን። ሰላም ዋሉ።
ተወው፣ እሺ።
እሺ